hello, hello,
አቤት
የሆነ ስልክ አሁን ብር እየቆረጠብኝ ነበረ ሳገባ ብር እየቆረጠብኝ ዘጠኝ ዘጠና አራት ላይ ደውልና ኦፕታዎች
እምቢ የለ ያለ እንደዛ ዘጠኝ ዘጠና አራት ላይ ደውለው ደንበኛችን ለኦፕሬተሮቹ ይንገሯቸው።
ዘጠኝ ዘጠና አራት ይገኛሉ።
ዘጠ- ዘጠኝ ዘጠና አራት ዘጠኝ ዘጠና አራት ላይ ይደውሉ።
እሺ የሙዚቃ ምናምን የሚለው ላይ ብር እየቆረጠኝ ዘጠኝ ነበረ።
ዘጠና አራት
እሺ አይ አይደለም እዚህ እኛ እኛ ጋር
እሺ